hello hello ጤና ይስጥልኝ። ቤተሰብ ሰላም ነው እንግዲህ ሰላም።
ኮድ እንትን ለማለት ፈልጌ DStv
እሺ የምን ኮድ ነው?
DStv ኬኳስ የኳስ ነው? እሺ አንድ ጊዜ
hello ሰላም ጤና ይስጥልን።
ኮድ እ
ኮድ
የምን- cashier ኮድ እሺ አሸርኩት።
ነግራኝ ነው። እሺ ንገረኝ።
አስራ አንድ እሺ ዜሮ ሰባት
እሺ ዜሮ ሰባት እሺ ሰላሳ
ቦነስ የለውም። እሺ total odd ኡ 24 ነው። ለወጣበት team ሲካፈል ከ20 በታች ስለሚሆን ቦነስ የለውም። እሺ
እና አንድ ክለብ ጥሎኝ ነው እ አንድ ክለብ ጥሎኝ ነው አንድ አንድ ነው የጣለህ ግን total odd ኡ 24 ነው። ለወጣበት ሲካፈል ከ20 በታች ነው።
እሺ ትክክል እንጂ። እሺ እሺ እሺ መልካም ቀን።
ዛሬ- ዛሬም